ጤና ይስጥልኝ BGI ኢትዮጵያ ሄደን ነኝ እባክዎ ምን ልርዳዎ?
Hello ጤና ይስጥልኝ።
እግዚአብሔር ይመስገን ምን ልርዳዎት?
እንትን ነበረ ከስድስት ወር ሞላኝ ፍሪጅ agreement ከተፈረመ እሺ እና ፍሪጅ እስካሁን ድረስ አልመጣም። ፍሪጅ ባለፈው ጊዜ ስጠይቅ ምንድን ነው በምርጫ ምክንያት ነው ሊወጣ ያልቻለ ተብሎ ነበረ።
እህ፣ በ supply chain በኩል መውጫ እንዳይወጣ ተብሎ የታገደበት ሁኔታ ነበረ።
እሺ እንደውም ፍሪጅ ተፈራርሞ እየወጣ ነው።
እስካሁን አልመጣል።
እ?
Agreement ተፈራርሞ እስካሁን አልመጣሎት።
Agreement ተፈ- ፈርሜበት አልመጣም። ለምንድን ነው እስካሁን ድረስ? እንደውም ፍሪጆች እየወጡ ነው። እኔ መስመር ላይ ማያቸው እንትኖች አሉ።
እህ፣ ፍሪጆች እየታደሉ ነው።
እሺ እሺ ደንበኛችን ቅሬታውን ልመዝግብሎት የ TIN number ዎትን ወይም ደግሞ የ BGI መለያ ቁጥሮችን ይንገሩኝና ልመዝግብሎት።
እሺ አንድ ትገኛለሽ።
እሺ እሺ ችግር የለም።
አርባ አምስት አርባ ሁለት አርባ አምስት አርባ ሁለት ደንበኛችን መስመር ላይ ነው።
አስራ ሶስት ዘጠና ሶስት አስራ ሶስት ዘጠና ሶስት እሺ
ID ነበር ማለት ነው።
እሺ እንዲህ ይሎት አንድ ጊዜ መስመር እና ስምንተኛ ወር ስምንተኛ ወር ደረሰ። ከተፈረመው ስንት ነው? መስከረም ጥቅምት አካባቢ ነበር የተፈረመው እሺ ወደ እና ስምንት እስካሁን- ወር እየተጠጋው ነው።
ወደ ስምንት ወር እየተጠጋው ነው። ምክንያቱ ምንድን ነው? አሁን ፍሪጆች ደግሞ እየወጡ- ሲወጡ እያየሁ ነው እኔ መስመር ላይ እህ፣ outlet ኦች ላይ እየተጠ ነው።
እሺ agreement ከተፈረመ ለምንድን ነው agreement ኡ እኮ የ- የጋራ እንትናችን ነው አይደል?
አዎ የጋራ ስምምነት ያለብን ነው። ያ የጋራ ስምምነት ደግሞ normal እኔ ጋር ካልደረሰ እዛ agreement ተፈርሞ እኔ ጋር ካልደረሰ ምንድን ነው ትርጉሙ?
ልክ ነው ደንበኛችን። እኔ ቅሬታውን ለሚመለከተው ክፍል አስተላልፍሎታለሁ። ዋሌ ጃምቦ house ነው።
አዎ አዎ እሺ እሺ፣ እሺ፣ ደንበኛችን አመሰግናለሁ።
ለስሞ ቅሬታውን መስመር ላይ ጠብቁኝ። አንድ ጊዜ ስሞቱ እሺ ዋለልኝ ለገሰ
ስልክ ቁጥር በዚህ በደወሉበት ልመዝግበው።
አዎ
እሺ የት አካባቢ ነው የሚገኙት?
ምን አካባቢ
መነን ልዩ ቦታው ምን ይባላል? እዛ መነን አካባቢ?
ልዩ ቦታ ወደ ስድስት ኪሎ መስሎ ነው መነን ነው የሚባለው።
እሺ እሺ፣ ደመያችን ቅሬታውን መዝግቤያለሁ። ለሚመለከተው አይ ክፍል ተመዝግቧል።
አስተላልፋለሁ።
ከዚህ በፊትም አስመዝግቤ ያለው ግን እህቴ፣ ከዚህ በፊትም እኛ ጋር አስመዝግቤ ደግሞ- ግን ምላሽ ማድረግ አዎ እሺ እሺ፣ ደመያችን አሁንም እሺ፣ ለሶ- ለ- ለሶስተኛ ጊዜ ነው እንደውም እንትን አሁን ወደ እናንተ በዚህ መስመር የደወልኩበት።
እሺ እኔ በአስቸኳይ አድርጌ እልክሎታለሁ። እ፣ ያው እየታየሎት ነው ሚ- እንደሚያሳየኝ ከሆነ እ፣ ለሚመለከተው ክፍል ተላልፎ እያየንላቸው ነው ብለው እ፣ መልእክት አስተላልፈዋል። እኔም አዎ ደግሜ- በተደጋጋሚ ደግሞ ደውያለሁ።
እንደደወሉ- ደግሞ እንደደወሉ እኔ ማሳውቃቸዋለሁ። ደንበኛችን እሺ እሺ፣ አመሰግናለሁ።
ሌላ ምረዳ አለ?
እሺ እሺ፣ ምን አሸናት ሌላ ምረዳውስ ነገር አለ?
ሌላማ የምንለው ምን ምን ትላለህ? በቃ አሁን መጀመሪያ ፍሪጁ ቢስተካከል የተሻለ ነው። እኔ ማ- ቢራ ማቀዝቀዣ የለም። ጃምቦ house ሆኖ ቢራ ማቀዝቀዣ ሳይኖር በጣም ከባድ ነው ለስራ።
ልክ ኖት ደንበኛችን፣ ልክ ኖት። እሺ እሺ እሺ፣ ይተላለፍሎታል። እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያሉት እሺ፣ እሺ፣ መልካም ቀን። እሺ።
መልካም ቀን። እሺ